መካከል
ሰላም ነው?
እንዴት አደሩ? ሰላም ነው?
እግዚአብሔር ይመስገን። የዱባይ በረራ ለማወቅ ነበረ ደርሶ መልስ ትኬት okay። ለመቼ ነው የፈለጉት ከዚህ ለመውጣት?
እ አርብ አካባቢ
this week አርብ፣
እ እ ይኸኛው የያዝነው ሳምንት አርብ።
አዎ አዎ፣ ይሄ እዚህ አሁን ነው የሚመጣው አርብ ማለት ነው።
መመለሻ ቀን ለመቼ ነበር የምትፈልጉት?
ምን አልከኝ?
ለመመለስ መቼ ያስባችሁ መመለሻው?
እ ከአንድ ወር ከአንድ ወር በኋላ ቪዛው ያው የአንድ ወር ስለሆነ okay። እያየሁለት ነው። እሺ እሺ እሺ